Hello ፍቅር ነኝ
ፍቅር አላወጣሽውም order ኡን እኮ ዘጠና ሰማንያ አንድ እኮ ቆየ ገና ደቂቃውን ልየው እያልኩ እኮ ነበረ ሰዓቱ ደግሞ አልፏል እኮ
እንዴት ነው ያለፈው ስንት ደቂቃ ነው አንቺ ጋር እያሳየሽ ነበር ቅድም እንኳን ስትነግረኝ አስራ ዘጠኝ ደቂቃው ነበረ
OK አይ እናንተ ጋር late ሆኖ ይሆናል እኔ ጋር late አልነበረም ይኸውልሽ ለቱ በፊት የያዝኩት order ሰሚት ብሎ ሰሚት ኮንዶሚኒየም ወሰደኝ so እዛ ወስዶኝ እኔ ደግሞ ከኮንዶሚኒየም ተነስቼ ድጋሚ ፊጋ መሄድ አልችልም ገባሽ ሰሚት ነበረ ከስተመርም እስኪል እዛው ተጠይቆ ከስተመራውን ሁላ ፒም እንትን የተደረገው ቆይ እሺ አንዴ ጠብቀኝ አንዴ ላናግርልህ አናግሪያቸው ካልሆኑ ከፈለጉ ኮምፕሌት ይበሉት እዛ እኔ አልሄድም ፊጋ
ሄሎ አብዲ
ወይ አስጥቼ እላለሁ እሺ